Hello hello አቤት ሰላም ነው?
አቤት። እግዚአብሔር ይመስገን።
ኢየሩሳሌም
አቤት እ፣ እንትን CV ልከሽልኝ ነበር ከማሊ ባባል ደውል
አዎ፣ እ፣ ነገ ወደ አስራ አንድ ተኩል ላይ መምጣት ትችያለሽ ወይ ማክሰኞ አስራ አንድ ተኩል ላይ
ቦታው የት ነው?
ወሎ ሰፈር
እሺ እደውልልሃለሁ።
Okay ፕሮግራም ልያዝ ወይስ ደግሞ ገና አላወቅሽም ስራ ላይ ነሽ እንዲያውም አዎ፣ ስራ ላይ ነኝ።
ነው አዎ፣ ስራ ላይ ነኝ።
Okay ያው አንድ ወር ምናምን እፈልጋለሁ እንትንም ካለ ለመምጣት አይ አዎ።
እንደዛ ጊዜ ስለሌለ ሌላ ሰው ካለሽ ብትልኪልኝ ስራ የፈታ ሰው በቃ ልደውልልህ። ሰላም በላከችልኝ ስልክ ላሳውቅህ ነገር እንትን አሳውቂኝ።
ብዬ እሺ አመሰግናለሁ ይሻል